እሱን አይደል ሌላ መልዕክት ልካኝ ምንም ዝም አላለኝ። አንቺ በፍጹም አይምሮ ውስጥ የለም። አሁን ነው ትያለሽ።
እና አንድ አይነት አለ አንተ ወይ?
ነህ? እንዴት ነህ?
አቤት ሃይማኖት ደህና ነህ?
መልዕክት ልካኝ ለሙሉ እ?
ቀን እ?
ባህር ዳር ለሙሉ ቀን እ? እ?
ለሙሉ ቀን እም ሙሉ ቀን ብርሃኔ ባህር ዳር ደርሶ መልስ ቀኑን ሳትጠቅስ ጻፍለት።
መቼ
አ- ዛሬ አሁን ጻፍለት ነው የምትለው ሃይማኖት።
እ? እ?
ከምሳ በኋላ መጥቼ ወስዳለሁኝ።
ልብላ ምሳ አሁን እኔም እሱማ ብላ እንደ ሳትበላማ እንዴት ይሆናል ወይ እንዴ እንዴ አንተማ ካልበላ እንዴት ይሆንልናል እኛ አዎ እኮ አይሆንልንም እኮ አስቸጋሪ ስንቱን እንደ ይችላል ሲሆን ሲሆን መጋበዝ ነበረብን እንደው ደግሞ ምሳን አትብላ እንበል እንዴ እ እዛ ቁማት እሺ እሺ እህቴ።
እንደዚህ
መጣ ወደዛ